Murat,
Evet.
እንዴት ነህ?
ራሚዋ ዜና አሁን ድሮው ነበረኝ።
እሺ አንዴ ጠብቀኝ።
ነው
አቤት ጤና ይስጥልን ቤተሰቤ። እሺ ምን ነበር?
ድሮው ነበረ አንድ ሺ አራት መቶ ድሮው ምን ነበረ አንድ ሺ አራት መቶ ገና ይገባል።
አንድ ሺህ አራት መቶ አዎ እሺ ንገረኝ የቤተሰቤ ቁጥርን።
ያ አስ- አስራ አራት
እ?
ዜሮ ዘጠኝ እሺ
አስራ አራት አስራ አራት
ዘጠና ዘጠኝ ዘጠና ዘጠኝ
ሰባ ሰባት ሰባ ሰባት ስልሳ ስልሳ- ስልሳ አዎ እሺ የትኛው ነው ዘጠኝ ብሎ የሚጀምረው ነው ሀያ አምስት ብሎ የሚጀምረው አካውንትክ
ያ የትኛው ነው አካውንትክ ሀያ አምስት ብሎ የሚጀምረው ነው ዘጠኝ ብሎ የሚጀምረው ድሮው ያኩ ክሬዲት ድሮው ይፈልጋል ድሮው
እሺ ጠብቀኝ አንዴ ስንት ብር ነው ያልከኝ
አንድ ሺ አራት መቶ
መቼ ነው ያረከው
አሁን
የለም እኮ እዚህ ጋር ምንም ያሳይ ነገር የለም
እሺ እሺ እሺ